ጤና ይስጥልኝ። ቢጃ ኢትዮጵያ ብርሃን ነኝ እባኮት ምን እንርዳዎት
አለኝ አሁን ደውዬ ነበር ከደርጊ ተስፋዬ ብዬ የሚል
እሺ፣ ደንበኛችን የ promoter ውስጥ የሚያገኙት አዎ ም- ሚኪ ነው የሚባለው የገርጂ ሚኪ
ሚኪ ሚኪ ማን?
የአባቱን ስም አላውቅም እ፣ ገርጂ የሚሰራው ሚኪ ነው ስሙ
ገርጂ ነው የሚሰራው አዎ የገርጂ የገርጂ
አዎ
እሺ፣ እሺ ደንበኛችን በቃ እ፣ ቅሬታዎትን እናስተላልፋለን።
እሺ እሺ አመሰግናለሁ
እሺ፣ እሺ።